Hello እሺ፣ መለሳችሁ ደውሉልኝ። የተቆራረጠ ነው።
ሰላም ጤና ስጥልን። Donkey Tube
ደንግጬው ነው።
አዎ
እርዳታ ፈልጌ ነበር።
ይቅርታ አድርግልን። አሁን በጎ አድራጎት እየሰራን አይደለም።
እ?
ከኋላ ያለህበት ቦታ ድምፅ ይረብሻል። አባት ይቅርታ በጣም
ከኋላ ያለበት ቦታ
ድምፅ አለ። ለዛ ነው ያልተሰማ።
እሺ እሺ፣ ድጋሚ ደውል፣ እ?
ድጋሚ ደውል።
እሺ ድጋሜ ደውላለሁ።